हेलो जी
ለምን ወይ ሰላም ነው?
ከመቶ ሰከንድ ነበር የምደውልልዎት። ከትላንት መግባት ይችላል
እሺ እና ፎቶ እንዲልኩ ነግሬዎት ነበር፣ ነገር ግን አላኩ።
አ አይ ልልክ ነው አ ልልክልሽ ሂደት ጀነሽ ሄሎ ሰንደሽ
ሄሎ ሄሎ፣ ሄሎ አዎ ልካለሁ አሁን እሺ ደውረሽ
አሁን ይላኩ ነግሬዎታለሁ። ፎቶና መታወቂያ ሳይልኩ profile check ሳይደረግ ሽልማቱ ፕሮግራም ላይ ቢለቁ ተሸላሚ ነው።
እሺ እሺ ልኳል አሁን ልኳል